hello ጤና ይስጥልኝ እንዴት ነው?
ሌላው ሰላም ነው።
ሰላም አለን። hello አቤት፣ አይሰማም?
ይሰማል።
እሺ፣ እንትን እንዳጋጣሚ ቲቪ
እም? ምን አለኝ?
ኢቲቪ ቲቪ ላይ እንደ ማስታወቂያ ሲያልፍ አይቼ እሺ እሺ። ስለ share ኡ ነው ስለ ቤቱ?
እ?
ስለ share ነው ስለ ቤቱ ነው ማስታወቂያውን የሰሙት?
አይ ስለ ቤት ነው።
ስለ ቤት አ እሺ። አዎ አፓርትመንት ቤቶች ናቸው ያሉን። ቅድመ ክፍያ 300 ሺህ ብር ከፍለው እ ቀሪን ክፍያ ደግሞ ያው እስከ አምስት ዓመት ከወለድ ነፃ
ሶስት መቶ ሺህ 300 ሺህ ብር። አዎ
ቅድሚያ ቅድሚያ ክፍያ አዎ 300 ሺህ ብር ነው።
እሺ። እና ሀያ ሺህ እስከ ሁለት ሚሊዮን ምናምን የሚለው እሷ እ ማስታወቂያ ላይ አ ሁለት ሚሊዮኑ የ share ኡ ነው። ከ20 ሺህ እስከ ሁለት ሚሊዮን እሱ የ share ነው። share ም መግዛት ይችላሉ።
እሺ። በስንት ነው እሱ?
share አሁን ሐምሌ ላይ ምዝገባ ላይ ነን። ሐምሌ ላይ እንጀምራለን ሽያጭ። ሐምሌ አንድ ላይ አ ሐምሌ አንድ ላይ ነው።
ሐምሌ አንድ ላይ እንደውልሎትና መቶ መግዛት ይችላሉ።
እ- እሺ፣ እሺ።
ማን ልበል ስሞትን? ይቅርታ
ኤርሚያስ እባላለሁ ከአርባ ምንጭ።
ኤርሚያስ።
አዎ፣ አርባ ምንጭ።
እሺ። ስለዚህ ሲጀመር እደውልሎታለሁ በዚህ ስልኮት
አዎ፣ ቅድም ሰባት ሰዓት አካባቢ እ ስንት ሰዓት ምን አለኝ? ይቅርታ ሰብ- ሰባት ሰዓት አካባቢ
አይ ሰባት ሰዓት ያን አሁን ገና አልጀመርንማ ሽያጩ። ሐምሌ አንድ ላይ ነው የምደውልሎት።
አይ አይ አይ እሺ እሺ እሺ እንደውልሎታለን።
እሺ እሺ እሺ ደህና ዋሉ።
እሺ